Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከችፕችፕ ነበር የምንደውልሎት።
እሺ
እ፣ አጠቃላይ ስለ ስራችን ያሉትን አስተያየት ለመቀበል ነበር የደወልነው።
እንግዲህ ነው ገና ጀ- አዲስ ጃቢ ነኝ። ጥሩ ነው።
ጥሩ ነው። ተመችቶታል?
አዎ ጥሩ ነው። አቮካዶ ምናምን ስትልኩ ግን ይኸው ያተ- ጠንከር ጠንከር ያለው የምትልኩ ጥሩ ነው። ይሄ ጫፍ ጫፉ አንዳንድ ተባል የተበላሸ ነጣል
Okay። Product quality።
ካሮት አዎ product quality ላይ ትንሽ ተስተካከል እሺ፣ እሺ እናስተካክላለን። ቢጨመር ብለው የሚነግሩን ነገር አለ?
በቃ እነዚህ አሁን fresh የሆኑ ነገሮች ስታዥ በርከት አርጋ ማዘዝ ለወ አስራ አምስት ለምናምን የሚቆዩ ነገሮች አ፣ ላይ ያው ደህና ደህና ነገር እዚህ ከሰፈር ስንገዛ ጠን እንገዛ እሱን advantage አርገን ነው ከዚህ አዎ መንገድ ልክ ኖት።
ልክ እሱ እሺ፣ እናንተም እሱን ብታስተካክሉ ጥሩ ነው። በቃ ሌላ እሺ፣ ጥሩ እሺ እናስተካክላለን። እሺ እናስተካክላለን። እናመሰግናለን በጣም ስለተጠቀሙ።
እሺ እሺ መልካም ቀን።